ስፖርት ነው በቃ የምንወደው።
ጤና ይስጥልኝ።
አብረሽ ስልን
ኦንላይን እጠቀም ነበር እናንተ ጋር betting ላይ ምን አሉኝ?
ኦንላይን በዚህ ስልክ እጠቀም ነበር እናንተ ጋር ማለት ነው። ሁለት ሶስት እሺ እና ቆይቼ ስሞክረው በፊትም ነበረው deposit እሺ
አሁንም ልከንበት ግን ዜሮ ነው የሚለው balance የሆነ exclamation ምልክት ነው የሚያደርግበት balance ኡ ላይ ከ okay እሺ እሱን Screenshot ያርጉና በቴሌግራም ይላኩልን።
bot አላችሁ start bot ነው ቁጥር ያዙ ቁጥር ያዙ የኛን ስልክ የእናንተን
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እስከ ጥያቄው ነው የምንልክላችሁ አዎ ቁጥሩን ጨምረን Screenshot አድርገው ይላኩ wallet ኦትን እሺ እሺ